Hello ጤና ይስጥልኝ thank you
ማኪ ነሽ?
ማኪ አይደለሁም ምን ነበር
ሰሎሜ ነሽ?
እሺ ሰሎሜም አይደለሁም አበቡ ነኝ
ደህና ነሽ? እንዴት ነሽ?
እግዚአብሔር ይመስገን
ኮሜዲያን እሸቱ ነኝ።
አቤት
ኮሜዲያን
እሺ
ደህና ነሽ?
እግዚአብሔር ይመስገን
ሰዎች እየደወሉላችሁ ነው ለ stand-up ኮሜዲው?
እ፣ ምን አሉ
ለኮሜዲው ሰዎች ይደውላሉ።
እ፣ አዎ ይደውላሉ ዛሬ እየደወሉ ነው
በጣም አሪፍ። በቃ ስንት ሰው ነው ስልክ የሚያነሳው?
ስንት ሰው አለ እም፣ ስልክ የሚያነሳው
እ፣ አሁን እኛ ጋር ሀያት ጋር ያለው ሶስት ነን እኔ ወለት እና ህል- ህሊና
እሺ። ቦሌስ
እሺ
ቦሌስ ማን ማን ነው የሚያነሳው? መረጃው አለሽ?
ትንሽ አይሰማም ድምፁ ይቅርታ
ቦሌ ማን ነው የሚያነሳው ስልክ? መረጃ አለሽ?
ሰሎሜ
OK። ሰሎሜ እሺ። ሰባ አምስት ቤት እ፣ እናንተ ጋር ሰባ አምስት ቤት አለ ወይስ ዘጠና አንድ አስራ አምስት ነው?
እኔ ጋር ሰባ አምስት ቤትም አለ ዘጠና አንድ አስራ አምስትም አለ ሁለቱንም ነው ማነሳው
እሺ፣ አመሰግናለሁ።
እሺ እሺ እኔም አመሰግናለሁ እሺ